ሆዳዬ መሆኑን አወቅኩት ወደ ክፉ ሆዳዬ ሲራባ ሳደርኩት ብድርን ልበላው ለአንጀቴ ናበርኩት እክሩ ካስለይ ሆዴንም አበርኩት የገዛ ገላይ ሳጣ እየታዘብኩት የገዛ ገላይ ሳጣ እየታዘብኩት ሳቅ የለኝ ወግ የለኝ ሆዴ ቢደላውማ ሆዴ ቢመቸውማ ከስንቶ በተስማማ ሳቅ የለኝ ወግ የለኝ እንግዲህ ደስታውማ እንግዲህ ተድላውማ ከኔም ጋር አልተስማማ የችግር ቀንጥላ ወድቆብኝ በላዬ ማጣቱን ማስታመም አልቻለም ገላዬ ልብስም ቀን ይሰጣል ታጥቦም እስኪጸዳ ማሰብስ ለሞተ ለማይቀር ወዳ የሰው ፊት እንደ ሰዓት እያንገበገበኝ እያንገበገበኝ አስለመነኝ ሆዴ ሲጎል የራበ ከኮት ተፈጥሬ ቀለም ከማይሰጠው ቀለም ከማይሰጠው ቀምሶ ለማደር ነው እምሽቆጠቆጠው እምሽቆጠቆጠው ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ሆዴ ታገስ እንጂ ተው እንጂ ሲያጡቀን ስጥ እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ሆዴ ታገስ እንጂ ተው እንጂ ሲያጡቀን ስጥ እንጂ ሆዴ ክፉ ሆዳዬ መሆኑን አወቅኩት ሆዴ ክፉ ሆዳዬ ሲራባ ሳደርኩት ብድር እንደበላን አንጀቴን አበርኩት እክር ውሃ ሲለይ ሆዴንም አበርኩት የገዛ ገላይ ሳጣ እየታዘብኩት የገዛ ገላዬን ሳጣ እየታዘብኩት ወግ የለኝ ዛቅ የለኝ ሆዴ ቢደላውማ ሆዴ ቢመቸውማ ከስንቶ በተስማማ ሳቅ የለኝ ወግ የለኝ እንግዲህ ደስታውማ የፈላው ከኔም ጋር አልተስማማ ከሰው በደል ስሽሽ ስርቅ በብላቴ ለካስ ይዤ ኖሯል ጠላት ባከላቴ ሆዴን ሳየሁት የፊቱን ገላዬን ባሳመረው አምላክ የወደ ኋላዬ ቀብሬን ስገባ ሞት የቀማኝ ሰው ሞት የቀማኝ ሰው ገና ሳይወጣልኝ ጮኬም ሳልጨርሰው እያንሰቀሰቀኝ ያጣሁት ዘመዴ ያጣሁት ዘመዴ የእርምክል ይመኛል ሐዘንተኛው ሆዴ ሐዘንተኛው ሆዴ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ሆዴ ታገስ እንጂ ተው እንጂ ሳጣቻ እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ሆዴታ ከስንጂ ተው እንጂ ችለህ ደር እንጂ ተው እንጂ ሆዴ ቀስት እንጂ